hello ሰላም ጤና ይስጥልኝ ቤስት ቤት አብሮ ይስጥልኝ።
አቤት።
እንትን betting ነበር የምጠይቅሽ።
እሺ
አልፎ እንትሉ አልፎ አንድ ቀይ ብቻ ነው ያለው እህም፣ ነጫጭ በቃ እንትሉ አሳልፎታል። ዞሮ ዞሮ አልቀላም እንትን አላለም ተላልፎ ነው መሰል ጨዋታው።
እህም።
ከዛ አንድ ቀይ ብቻ ነው እንትን የለውም ቦነስም የለውም።
cashier code ኡን እስቲ ንገረኝ።
cashier code ኡ
አዎ እሺ፣ እሺ cashier code ኡ አስራ አራት ሀያ እሺ ስምንት አስራ አራት ሀያ ስምንት እህ ስልሳ አራት ሰባ ሁለት
lost ነው እሺ አባ
እ ሶስት ነው።
hello
አቤት አንድ አቤት።
አንድ lost ያደረግከው game አለ። አንድ ደግሞ አ- void የሆነ match አለው።
እሺ አንድ ደግሞ ግዴታ የመቼ match መሰለ እ የሁለተኛ ወር ቀን አስራ አንድ እ የመረጥከው match አለ።
አሀ ስለዚህ ግዴታ እስከዛ እየጠበቅን ድረስ መጠበቅ አለብህ፣ እስከ ሁለተኛ ወር ድረስ።
አይ የጠበቀው አዎ መጠበቅ አለብህ። እሺ ግዴታ።
እሺ እሺ እሺ አባቴ፣ እሺ መልካም ምሽት።